ሲነጋ ሲመሽም ሁል ጊዜ ማስታውሰው ከልቤ የማይጠፋው ዘላለማዊው ፍቅር ሲነጋ ሲመሽም ሁል ጊዜ ማስታውሰው ከልቤ የማይጠፋው ዘላለማዊው ሲነጋም ሲነጋም ሲመሽም ሁልጊዜ ማስታወሰው የማይጠፋው እንዴት ይረሳል ያደረክልኝ በቀራንዮ የከፈልክልኝ ፍቅር በሕይወቴ ዛሬም ትኩስ ነው። ግን ቃላጠረኝ እንዳተርከው በዘምር ቃላቶች ያጥሮኛል ብናገር ቃላቶች ያጥሮኛል ለፍቅር ምን ምላሽ ይገኛል? በዘምር ቃላቶች ያጥሮኛል ብናገር ቃላቶች ያጥሮኛል ለፍቅር ምን ምላሽ ይገኛል? ሲነጋም ሲመሽም ሁል ጊዜ ማስታወሰው ከልቤ የማይጠፋው ዘላለማዊው ፍቅር ነው። ሲነጋም ሲመሽም ሁል ጊዜ ማስታወሰው ከልቤ የማይጠፋው ዘላለማዊው ፍቅር ሃሌሉያ አይታክተኝም ላገር ባወራ ስላንተ ክብር ስላንተ ዝና ምነው በሆነ ልቤ እንደ ጅረት እንደ ውሃ ፈሳሽ እንደ ገነት ነች አምልኮ ማደሪያ የምላው ዝማሬ ማደሪያህን የምላው እልልታ ማደሪያህን የምላው አምልኮ አምልኮ ማደሪያህን የምላው ዝማሬ ማደሪያህን የምላው እልልታ ማደሪያህን የምላው አምልኮ ማደሪያህን የምላው ዝማሬ ማደሪያህን የምላው እልልታም እልልታ ማደሪያህን ክብር ለእግዚአብሔር ለአምላካችን ይሁን። ሃሌሉያ። ቀና ብዬ ሳየው ሰማዩን ወደ ላይ መጨረሻም የለው ዳርቻውን ላይ ከሰማያት በላይ ፍቅሩ ትልቅ ነው። ከኢየሱስ ጋር መኖር እንዴት መታደል ነው! እንዴት መታደል ነው! እንዴት መታደል ነው! እንዴት መታደል ነው! ቀና ብዬ ሳየው ሰማዩን ወደ ላይ መጨረሻም የለው ዳርቻ ወደ ላይ ከሰማያት በላይ ምረቱ ምረቱ ትልቅ ነው። ከኢየሱስ ጋር መኖር እንዴት መታደል ነው! እንዴት መታደል ነው! እንዴት መታደል ነው! እንዴት መታደል ነው! እንዴት መታደል ነው! እንዴት መታደል ነው! እንዴት መታደል ነው! እንዴት መታደል ነው! እንዴት መታደል ነው! እንዴት መታደል ነው! እንዴት መታደል ነው! ከኢየሱስ ጋር መኖር እንዴት መታደል ነው! እንዴት መታደል ነው! ከእንቁ ይበልጣል፣ ከዝና ይበልጣል፣ ኦ ከሁሉም ይልቃል። ሃሌሉያ! እግዚአብሔር ይበልጣል፣ እግዚአብሔር ይበልጣል፣ እግዚአብሔር ይበልጣል፣ እግዚአብሔር ይበልጣል፣ እግዚአብሔር ይበልጣል፣ እግዚአብሔር ይበልጣል፣ ኢየሱስ ይበልጣል፣ እግዚአብሔር ይበልጣል፣ እግዚአብሔር ይበልጣል፣ ኦ እግዚአብሔር ይበልጣል፣ እግዚአብሔር ይበልጣል፣ እግዚአብሔር ይበልጣል፣ እግዚአብሔር ይበልጣል፣ እግዚአብሔር ይበልጣል። ከወርቅ ዕንቁም በልጦብኝ ነው። ከማንም በላይ ተመችቶኝ ነው። የቱ ነው ታዲያ ሞኝነቴ? ለእኔ ጥበብ ነው ጌታን ማወቄ። ኤ, ኤ, ኤ, ኤ, አምላኬን ማወቄ አምላኬን ማወቄ አምላኬን ማወቄ አምላኬን ማወቄ አሃ፣ አምላኬን ማወቄ አይኔ በርቶልኛል ጌታን አውቄያለሁ ከዚህ በላይ የለም ምን እፈልጋለሁ የዘላለም ሕይወት በነፃ አግኝቻለሁ እሱ ተመረጬ በፊቱ አዜማለሁ እዘምራለሁ አልታክትም ሁሌ ስለ እሱ ዘመለ ከቶ አልችልም እኔ የማዳኑን ወንጌል በዜማ ወራለው ኢየሱስ ያድናል አሃሃ፣ እመሰክራለሁ ኢየሱስ ያድናል እመሰክራለሁ እግዚአብሔር ይበልጣል እግዚአብሔር ይበልጣል ምሕረት ከሕይወት ይሻላል እና ከንፈሮቼ ያመሰግንሃል እንዳለ ጌታ ሆይ እናመሰግንሃለን የዘላለም ቅዱስ እግዚአብሔር ሃሌሉያ አንተ ትበልጣለህ አንተ ትበልጣለህ ከወርቅ ከዕንቁ ትበልጣለህ ሃሌሉያ ሃሌሉያ ሃሌሉያ ሃሌሉያ። እግዚአብሔር ይበልጣል ኢየሱስ ክርስቶስ የእግዚአብሔር ልጅ እሱ ጌታ ነው እናመሰግንሃለን ጌታችን ሆይ እናከብርሃለን እንደገና ታላቅ እልልታ ታላቅ ለሆነው ከሁሉ ለሚበልጠው ሃሌሉያ ከፍ ከፍ ላለው የሁሉ የበላይ ለሆነው አምላክ እግዚአብሔር ምስጋና ይሆን ክብር ይሆን በሰማይ ሃሌሉያ ክብር ይሆን በምድር ለእግዚአብሔር ለአምላካችን ኦ ተመስገን ጌታ ሆይ ሃሌሉያ